ጤና ይስጥልኝ ቴስት ማዕከል hello
hello ጤና ይስጥልኝ ሰላም፣ ይቅርታ መልሼ የደወልኩብህ።
ችግር የለውም
ሰማንያ አንድ ምናምን ነው የሚለው text ኡ የገባው text
የምኑ ሰማንያ ስድስት አስራ አንድ አዎ አዎ ሰማንያ እኮ በሱ ነው የማስገባው።
እሱ እሱ ላይ PNR የምትላለች ስድስት letter code
ምን አለች?
PNR የሚል አገኙት።
አ፣ አላገኘሁትም። ቴና አዎ አዎ አዎ PNR ብሎ ከዛ የሆነች spelling የለችም።
እ?
PNR ብሎ spelling አለ ጄኦ አዎ አዎ እሷን ስድስቷን letter ነው የሚያስገቧት።